ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ልርዳዎ ወይ አይሰማም እንዴ?
ይሰማል
ትናንት withdraw አድርጌ ነበረና ሳንቲም እስካሁን አልገባልኝም።
እሺ ከዝውውር ታሪክ ላይ ያልገባልዎትን screenshot ያድርጉና በቴሌግራም ይላኩልን።
አይከፍትም እሱ በ- በጣም ደጋግሜ ሞከርኩ።
logout login አድርገው ይሞክሩት ይሰራልዎታል።
ሞክሬዋለሁ በጣም ብዙ ጊዜ።
ያው ሲመጣልዎት እሱን ካላኩልን ማስተላለፍ አንችልም ለዛ ነው። ይመጣልዎታል።
አይ ሳንቲሞች ጋርም አውርቼ ነበረና ንገራቸው ምናምን አይ ነገር ሳንቲሞች ጋር ሳይሆን እኛ ጋር ነው። ከዝውውር ታሪክ ላይ ፎቶ አንስተው ነው የሚልኩልን።
እኮ እየ- እሱ እየሰራልኝ አይደለም። አይ ከጧት ምሬ እየሞከርኩት ነበር ለብዙ
አንድ ጊዜ ሄሎ ወይ የማይከፍትልዎትን screenshot ያድርጉና
እና ቴሌግራም ላይ ይላኩልን። ከዛ የገንዘብ መጠኑንና ስልክዎትን።
እሺ እሺ
አመሰግናለሁ።